ጤና ይስጥልኝ ጤና ይስጥልኝ እንደምናችሁ ካልፌ ነበር የምደውልዎት ሄደን እባላለሁ
አዎ ደውሎ ተቋርጦቦት ነበር አዎ በዚህ ስልክ ማታ deposit አርባ ብር አድርጌው ነበረ እም።
ያው እስካሁን አልገባኝም።
እሺ ደምናችን screenshot ኡን ከ text message የገባሉት አለ አይደል ከሲቢ ብር አ እሺ እሱን screenshot አድርገው በምነግሮት ስልክ ቁጥር በቴሌግራም ይላኩልን እሺ እሺ ዜሮ ዘጠኝ ዘጠና ሁለት የያዙት ስልኩን
ቆይ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ በዚህ ስልክ ቁጥር ይላኩልን screenshot ኡን አየ እሺ ደምናችን ሌላ ምረዳውት ነገር አለ አይ እናመሰግናለን።
እሺ እናመሰግናለን መልካም ቀን